ሄሎ ጤና ይስጥልኝ እ እንትን እንድታይሉኝ ነበረ
ምንድን ነበረ?
ቆ- አልተለቀም እንትን ሳየው ያለፈ እንትን ቀይ ያበራብኛል ለምንድን ነው
እስኪ cashier code ንገረኝ። የቲኬቱ cashier codeኡን እሺ ልንገርህ አስራ ሶስት እሺ
ዘጠና ሁለት እሺ
አስራ አራት
እሺ ዜሮ ዜሮ እ ሌላ ደግሞ ሰባ ሰባ አንድ
ሄላስ ቬሮና ከ
እ?
ከሚለው ነው ቀይ አበራ መ- እ?
ሄላስ ቬሮና ከሳሌን ከሳለረንቲና የሚለው
አ- አይደል?
እንትን- እንትንም ሳ- ሳውዲ አረቢያ አልናስር የተሸናንፈዋል፣ ግን እሱ ቀይ ነው ያበራው።
አይ ሌላ ቀይ በር የለም። የሄላስ ቬሮና ብቻ ነው ቀይ በር።
ሂላስ ፈር ምን ምን ምን እሺ፣ አንተ ሄላስ ሄላስ ቬሮና
ሂላስ ፌሮና ሄላስ ቬሮና ከሳለረንቲና የሚለው ሳለረንቲና
አ፣ ምን ሊግ ነው ያልከኝ?
total ጣሊያን ሊግ ነው ሴሪያ ኤ።
ጣሊያን ሊግ።
አዎ ሴሪያ ኤ ላይ ያለው ነው። total goal over one point ሶስት ነበር ያልኩህ አንተ።
አ ጨዋታው ያለቀው ግን አንድ ለባዶ ነው።
በቃ እሺ፣ እሺ።
ለዚህ ቦነሱ ነው።
ለቁታል።
ያች አንድ ቀሪ ጨዋታ አለ እና እሱ ጨዋታ አዎ።
ላይ ሶስት point ሆኗል። ከዛ አይ፣ አይ፣ እስከ አስራ ሁለት ሰዓት ድረስ ካልተካሄደ ይወጣል እና በቃ እሺ፣ እሺ። እኔማ በቃ እኔማ የበላሁት ነው። እሺ እሺ።
ይበልጣል።